ሌላ
አቤት
ከልቡ
የቴሌዋን ሂሳብ እያለ እየገባ ሜሴጅ ሲቋረጥልኝ እየጠይቄ ነበር። አልተቋረጠ ሊሆን
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ ስድስት ቁጥር ላይ ለማቋረጥ የሚል አለ።
ኮኮብ ስምንት የሚለው ነው። በኮኮብ
አቤት
በወትኛው ማቋረጥ የምችለው
check ላደርግልህ ስልኮትን ይዘት
ዜሮ ዘጠኝ ሰላሳ ሁለት
አንዴ ጠብቁ ቆይ
አቤት ዘጠኝ ዜሮ ዘጠኝ
ሰላሳ ሁለት
ሰላሳ ሁለት
ሰማንያ ሶስት ሰማንያ ሶስት
አስራ ስምንት አስራ ስምንት
ዜሮ ሁለት
እ
ዜሮ ሁለት ዜሮ ሁለት መስመር ላይ ጠብቁ
እሺ
ተቋርጦለታል።
እሺ በጣም አመሰግናለሁ።
ምንም አይደለም።